Hello ጤና ይስጥልን Best Bet
Hello
Hello
Hello፣ አሁን ልከን ነበረ ቴሌግራም ላክ ብለው
ቴሌግራም እ?
ምን ነበረ?
account አስገብተን deposit አድርገን አል- አ- ወደ shop ኡ አልገባም።
እሺ እሺ እ፣ ቴሌግራም ላይ ጽፈዋል አይደለ?
አዎ ልከናል።
ቴሌግራም ስሙ ማን ነው? እ?
እንትኑ ነው
ቴሌግራም ላይ የላኩበት እ፣ ስም ጸጋዬ ወልዴ ነው።
እ?
ጸጋዬ ወልዴ ነው።
እሺ፣ አሁን ጸጋዬ አካባቢ ወልዴ።
ነው የላኩት?
እ?
አሁን አካባቢ ነው የላኩት? ቆይተዋል።
አዎ፣ አዎ፣ አሁን ገና ሶስት ደቂቃ ነው።
የገባሉት ሰው አለ የጻፈሉት?
ማንም እንትን መመገር ዳት የሚል ነበረ እ?
መመገር ዳት የሚል ነበረ።
እሺ እስቲ አሁን ቴክስት አድርጉልን ወደ ላይ እንዲመጣልን ሰላም ምናምን ብለው እስቲ ይጻፉልን።